ጤና ይስጥልኝ hello ሰላም እንዴት ዋሉ? እግዚአብሔር ይመስገን። አያምልጥህ አያምልጥህ። እሺ እድሜዋ ስንት ነው? የእድሜው ስንት ነው የህፃኑ?
ከስንት ዓመት ነበረ?
ከአምስት ዓመት አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናት ከአምስት ዓመት ነው።
አዎ፣ ኦ፣ እሺ፣ በቃ እሺ፣ ድጋሚ ሌላ በቃ እሺ፣ እሺ።